ጤና ይስጥልኝ አሪፍ እንዴት ነው እባክዎ ምን ልርዳዎ?
ባለፈው ሁል ጊዜ ሪፖርት አድርጌው ነበር። እስቲ አሁንም ምን እየደረሳችሁ ነው?
እሺ ደንበኛችን በዚህ ቁጥር የተመዘገበው?
አይ በዚህ አይደለም ሌላ ስልክ ቁጥር ነው።
እሺ ደንበኛችን ስሞትን ሙሉ ስሞትን ይንገሩኝ።
ተካልኝ አስፋውደሳ።
እሺ እሺ ደንበኛችን ደጋግመን አስተላልፈልዎት ነበር። ምናልባት አዲስ መረጃ ካለ ላረጋግጥልዎት መስመር ላይ ይጠብቁ።
እሺ እሺ
መስመር ላይ ያሉ ደንበኛችን አዎ አዎ መስመር ላይ ስለጠበቁ እናመሰግናለን።
Okay አሁን አረጋግጬልዎት ነበር። ምንም የደረሰን አዲስ መረጃ የለም። ምናልባት ባለሙያዎቹ ጋር ደውዬ አዲስ ነገር ካለ ላረጋግጥና መልሼ ልደውልልዎት።
እሺ በቃ እጠብቅሻለሁ። እሺ እሺ።
እሺ እናመሰግናለን ስለተረዱን።
እሺ፣ እሺ።